ሄሎ
ሄሎ አቤት
ቦታ ለመያዝ ብዬ ነበር።
የምን ቦታ?
የእጹብ ልጅ ድንቆች እሺ ይኸውልህ እጹብ ድንቅ ልጆች ትልልቅ ሰዎች ናቸው መጠቆም የሚችሉት። እሺ የኔ አባት ትልልቅ ሰዎች የአካባቢ ሰው ወይም የሰፈር ሰው ይሄ ህፃን በቃ ልዩ ተሰጥኦ አለው እጹብ ድንቅ ልጆች እንደነ መስዑድ እንደነ ሀረገወይን አይነት ነው የሚመዘገበው እና ትልቅ ሰዎች ደውለው አድራሻውን ስሙን የቤተሰቡን ቁጥር አድርገው ነው የሚያስመዘግቡት። እሺ እሺ አመሰግናለሁ።